አቤት hello ጤና ይስጥልኝ።
ሰላም አለው
መኪባ አቶ መኪባ በራ
አ መክብብ
ይቅርታ ይቅርታ፣ አቶ መክበብ መክብብ አበራ አበራ አዎ እሺ፣ ነኝ ማለት ነው።
ከዊፕላስ ድርጅት ነበር መደወልልዎት።
ከማን ከዊፕላስ ድርጅት ነበር መደወልልዎት።
አላወቅኩትም ድርጅቱ ዊፕላስ እሺ፣ ዊፕላስ transportation አገልግሎት ሰጪ ተቋም ሲሆን አ፣ ለአሽከርካሪዎች ደግሞ ለየት ያለ ነገር ይዘን መጥተናል። hello አ፣ አይ አይ ይሰማል?
አሁን ስራ አሁን አሁን ቢሮ ስብሰባ ላይ ነው የሚቀር እሺ፣ ችግር የለውም ቆይቼ ልደውልልዎት።
ከምሳ በኋላ እሺ እሺ፣ አመሰግናለሁ። መልካም ቀን